ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልወደው
አሁን እንትን ቴሌግራም ላይ ላስብላችሁ ነበር ልክ የነበረ ዊዝድሮ ብየው ብራንች እንትን ላይ ስሞትም አይ- አለበት እ ስሞትም አለበት
ሙሉጌታ ከበደ
በስልክ ይንገሩኝ ሙሉጌታ
በስልክ ማለት ቴሌግራም ላይ የላኩበትን ስልክ
ሰባ ስምንት ቤት ምናምን ሰባ ሰባት የእርሱን ነው ያልኩት
የእኔ አምስት አርባ አምስት ዘጠኝ አሁን አርባ አምስት።
የደወሉበት
አ በዚህ ስልክ እሺ